ጤና ይስጥልኝ አክስቴ መሀሊት ነኝ። ባኮ ምን ልርዳዎት?
እባክዎ የፈለኩት በአዲስ ቤይ ነው ብር የተላከው በኩዊት ብር ላይ እሺ
በቴሌ ብር ነው የላኩበት እና አመቶ ሀያ ብር ነበረ እስካሁን አልገባም። እየጠበቁት ነው።
እሺ ከዚህ በፊት ደውለው እኛ ጋር አስመዝግበው ነበር።
አዎ አዎ አዎ።
እሺ ስክሪንሾቶች ልከውልናል።
በምን ላይ ሊላክል?
እሱን የሚልኩልንን ቁጥር እንነግ- እንንገሮት ዜሮ ዘጠኝ ዘጠና ሁለት ዘጠኝ ዘጠና ሁለት አስራ ሶስት
ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ በምን ነው በ- በ- ሀምሳ አምስት መጨረሻው ምን አለኝ ዜሮ ዘጠኝ ዜሮ ዜሮ ዘጠኝ ዘጠና ሁለት
አ- እሺ
አስራ ሶስት እሺ
ዜሮ አንድ እህ
ሀምሳ ሀምሳ አምስት መጨረሻው ይሄ በ- በምን ላይ ነው የሚላከው? በዋት- በዋትሳፕ ላይ ነው?
አይ በቴሌግራም ላይ ነው።
ቴሌግራም ላይ ነው?
አዎ ቴሌግራም ላይ ነው።
ይሄ አሁን ላቀላኝ እሺ ስሞትን ይንገሩኝ።
ኢሞይ በ- በአሪፍ ቤት የተጻፈበት እ፣ ቴሌ ብሩ የተመዘገበበት
ቴሌግራም ከዛው መዝሩ አዎ አብዱላሂ ነው አህመድ አብዱላሂ አህመድ አብዱላሂ ይሄ ያን- ይሄን ይሄ number ላይ ይሄ ይሄ ቁጥር ነው የምትሉ
አሁን በሰጠኑት ቁጥር ነው አዎ screenshot ኡን የሚልኩልን አይ በዜሮ አይ ዘጠኝ ዘጠና ሁለቱ አይ ቴሌግራም ላይ እሺ ሌላ ምረዳዎት ነገር